ጓደኛዬ ነሽ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ ነሽ እኛ ግን አለን ሳይለየን ወረት ከእናቱ ልጅ በልቶ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃይል መስዋዕት መወለድ ቋንቋ ነው፣ ስም ነው እህትነት፣ ቅዱስ ነው ይበልጣል ከራስ ጓደኝነት። ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ